hello hello አቤት
የስራውን አይቼው ነው በ Donkey Tube ላይ
እሺ ማስታወቂያ አይተው ከሆነ ቪዲዮ ላይ link አለ በዛ link apply ያደርጉ እሺ link ኡ ላይ ገብቼ ነበረ እኔ የፈለኩት sales እና marketing ላይ ነበረ እና portfolio ካላስገባው skip የሚል አላገኘውም እና ምንድነው የማደርገው አዎ portfolio ያስፈልጋል
ለ sales and marketing አዎ
እሺ ወይ ደግሞ ቆይተው ያው ከተስተካከለ መልሰው ሌላ ጊዜ እ
ከተስተካከለ ያለ portfolio ከሆነ ከአንድ ቀን በኋላ ወይም ደግሞ ማታ አካባቢ ይሞክሩት።
እሺ